የሆነ ብር withdraw መቶ ሰማንያ withdraw አድርጌ withdraw አላደረገልኝም፣ ግን ተቀናሽ አድርጓል።
ስንት ብር ነው?
መቶ ሰማንያ ብር
አሁን ነው withdraw ያደረግከው?
እ፣ ጠዋት ጠዋት አክ- ጠዋት ላይ withdraw ነው
እ?
withdraw ነው አይደለ?
አ ስልክህን ንገረኝ።
ስልሳ ስምንት እሺ
ስልሳ ስምንት ሀያ ሶስት እሺ ሰላሳ አርባ ሁለት
ስንት ብር ነው? መቶ ሰማንያ ብር ነው።
አ መቶ ሞቸር ላይ ሰማንያ ነው ያለው። ሱቅ አ- ሄደህ መውሰድ ትችላለህ፣ ቤስት ቤት ላይ ወይ ደግሞ ወደ ቤስት እ?
ቤት account deposit ማድረግ ትችላለህ። ሱቅ ሄደህ እ?
መውሰድ ትችላለህ፣ አቅራቢያ ካለ። ካልሆነ እንድ ወደ ቤስት አቅራቢያ ቤት የለም።
account- አንቺ ተመላሽ ማድረግ አችልኝ?
አዎ፣ አይ እኔ ማድረግ አልችልም። አንተ ግን deposit ማድረግ ትችላለህ፣ ወደ ቤስት ቤት account ማለት ነው።
deposit እንዴት አድርጌ ነው የማደርገው?
voucher deposit የሚል አለ። በቻፓ በሳንቲም ስትጠቀም እሺ ቮቸር ዲፖዚት ውስጥ ኮዷን ታስገባና አ ከዛ ወደ